ወይዬ
ወይዬ ወይዬ ወይዬ እ ሲፑን እኮ ተሰርቷል ብሎኝ
እሱ check check ላደርገው ብዬ ነው። እንዴት ነው? አሪፍ ነው?
አሪፍ ነው። ይሰማል ይሰማላ? በ headset ኡ አዎ።
በዛው
እንደ መደበኛ ስልክ ነው። አሪፍ ነው።
እንደ normal ስልክ
አዎ እስቲ እዛ ጋር ሆነሽ አውሪ እስቲ እዛ ጋር በሩ ጋር ሁኚና አውሪ። normal ወሬ አውሪ፣ አይደለም ብቻሽን አውሪ። በቃ እሱ ጋር እሱ ጋር አትውጪ፣ እሱ ጋር ሆነሽ አውሪ፣ የሆነ ነገር አውሪ። እዚህ ጋር cancel እንደሚያደርግ check ይሰማል።
አዎ አ okay፣ ምንም አልሰማ አሁን
አይ ይሰማል።
አ okay፣ ሰማት እሷን
የሆነ ድምፅ ሰምቼ ነበረ። አዎ ከርቀት የሆነ ድምፅ ይሰማል።
ከርቀት okay፣ ከርቀት የሆነ ድምፅ okay። የሰው ድምፅ እንትን አይልም ማለት ነው።
እንግዲህ ወይ ይሆናል።
አ አይ ብቻ የኛ ግን ይሰማል። አ? ዋናው የኔ አዎ፣ የኔ በደንብ ይሰማል።
ይሰማል። አይ አሪፍ በቃ ይሰማል። አዎ።
አብሽር። የት ሄደ ነው?
እሺ። አዚህን ልምጣ።
አይ እኔ ችግር የለውም
አዎ ከታያ ትንሽ እ
አየር ለመውሰድ አይወጣ
አዎ
በቃ አብሽር፣ ሲመቸው
አይ አብሽር አብሽር።